ዲን አድርጉልኛል አልኩም ባለው ፍሬንድሺፕ ሆቴል ብሎ ኔ የት ነው የሆነው? ወደዛ እሑድ ዕለት ሄሎ
እኔም እኔም አጋጥሞኝ ሄሎ።
ያውቃል። ፍሬንድሺፕ hello መሰረ ነው የምልሽ ታዘዝ መሲዬ እንዴት ነሽ?
አለን እኔ የምልሽ እሺ እ፣ የሞተረኛ order ገብቶብኝ ነው። ልደታ ኦርደር ፖሊስ ገብቶ- ጣቢያ ነው የሚለው ሰላሳ ዘጠና ሁለት
ሰላሳ ዘጠና ሁለት ዘጠና ሁለት የሞተረኛ መሆኑን በምን አወቅ ልደታ ፖሊስ ጣቢያ ነው የሚለው ከየት ተነስቶ ል- ልደታ ፖሊስ ጣቢያ ሆስፒታል ልደታ ፖሊስ ጣቢያ ሆስፒታል ነው የሚለው ከ እንትን ማለት ነው ከጂ በርገር
እኮ አይ የሞተረኛ ተብሎ list አልተደረገም
አይ አ- እንትን ነዋ እንዲወጣልኝ ለምን እንደሆነ ታውቂያለሽ ልደታ ፖሊስ ጣቢያ ማለት በጣም ኧረ።
በጣም ሩቅ ነው እ?
አይ ሰባት ቆይ- ነጥብ ሁለት ኪሎ ሜትር ነው
አይ ቆይ እንትን ተሾመ ይውልህ ይሄ አሁን የሞተረኛ ነው ተብሎ list አልተደረገም ስለዚህ እኔ የሞተረኛ ነው ይወጣልሃል እ።
ግን አልሰራውም ይሄ order ካልክ መ- እችላለሁ እሺ እንደዛ እሺ አውጭልኝ እሺ ማውጣት ሌላ ከቻልሽ እሺ order ከዚህ
እ ሌላ order አልያዝኩም፣ ግን እ, እንትን ነው የሚያሳየው። በጣም ሩቅ ነው ልደታ ጣቢያ ወይ ይሁና፣ አንቺ እንትን በይው እስኪ። ለማንኛውም አይቼው መልሼ ልደውል እሺ ይሁና፣ ደውዪልኝ። እሺ እሺ
ተንቀሳቀስ ማታ እኔ ይዘውኝ ቤታቸው